ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማከሚያ እንዴት እረፍት እንዴት ሰላም ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማከሚያ ሰላምን የተራበው ጸጥታን የተጠማው አረፈ ሕሊናዬ ዳሰሽኝ መጽናኛዬ በአለት በገደሉ በወጀብ በማይበሉ ድምፅሽን እሰማለሁ ጉልበቴን አድሳለሁ ድምፅሽን እሰማለሁ ጉልበቴን አድሳለሁ። እንዴት እረፍት እንዴት ሰላም ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማከሚያ ለጉዞ ሳልነሳ መቅዘፊያ ሳላነሳ አይኔ ቃል አናገርኩሽ በእምባዬ አዋየሁሽ ሳልሰጥም በሞገዶ ሳይነቅለኝ የሰው ፍርዶ ደረስኩኝ ከወደቤ በፍቅርሽ ተከብቤ ደረስኩኝ ከወደቤ በፍቅርሽ ተከብቤ እንዴት እረፍት እንዴት ሰላም ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማከሚያ ከንፈርሽ ማርያም ነጥባል የሕይወት ምንጭ ሆነሻል ለነፍሴ ክቡር ሽቶ ለውዴ ነሽ ገነቱ ተፍቼ በለሲቶን ቀጠፍኩኝ ካንቺ ወይኑን ሽረት ነሽ ደስታዬ ያጠብሽኝ ከስቃዬ ጅረት ነሽ ደስታዬ ያጠምሽኝ ከስቃዬ እንዴት እረፍት እንዴት ሰላም ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማከሚያ ብርቱ ነሽ ምትፈሪ የዋነሽ የምትራሪ ከበውሽ ቆነጃጅት ታጅበሽ በከዋክብት ደምቀሻል ጨረቃዋ የፀሐይ መገኛዋ አጌጥኩኝ በብርሃንሽ መድህኑን በመውለድሽ አጌጥኩኝ በብርሃንሽ መድህኑን በመውለድሽ እንዴት እረፍት እንዴት ሰላም ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማከሚያ እንዴት እረፍት እንዴት ሰላም ምትኬለሽ ማርያም ርግቤ አንቺ ነሽ መደምደሚያ የልቤ ማ